ጤና ይስጥልን በሽት ቤት ቤቲ ነው የምንረዳው።
ሰላም ነው።
ሰላም የ upgrade ጥያቄ ነበረኝ። ትላንት አረግልሃለሁ ብለውኝ ነበር እና አልገቡም።
upgrade ወጪ ማድረግ ስታደርግ invalid እያለህ ነው?
invalid amount ይላል። አዎ። ሁለተኛው ደግሞ አዎ የምታሳልፊልኝ አለ መቶ አርባ አምስት ሺህ አሁን የሚያልፍ confirm የምታደርግልኝ በዛው አለ።
እሺ እሺ አንዴ እስኪ check ላድርገው።
ራሱ ስልክ ነው። እ።
ሄሎ
ሄሎ check አድርጌ መልሼ አሳውቅሃለሁ። እሺ ትንሽ ስለሚቆይ
የትኛውን ነው? ሁለተኛው ጥያቄ ነው አለ። የትኛውን ጥያቄ ነው?
የ approval ኡን upgrade already ልክ ተልኮልሃል ስላልመለሱልን ነው። እሺ እሱንም ይሄኛውን አንድ አድርጌ እነግርሃለሁ።
እሺ።
እሺ እሺ መልካም